హలో እሺ አንድ በሶስት ይጫናል። አንድ ድገሚ። እሺ እሺ። ስራ ፈት ሰላም ሰላም የቢሮ ሰው ብቻ አለ እንዴ? ሲጂ ለቢሮ ሰው አይቆጥርም፣ ከቢሮ ውጭ ይቆጥራል አለ እንዴ? ሌላው ሌላ ሌላው ደግሞ አለ ምንድን ነው? አንድ ሺህ ደቂቃ ለሌላ ሰው መደወል ይችላል። ጨልኝ ስም በቅርብ ነው የተደረገ ግን ለሰው መላክ አይችልም ነገር እዝራ አይ ሚቱ የሚሰራ ነ አልሰራ የሚለውን ቼክ ለማድረግ ነበር። እጄ ላይ ተፍታታልኝ ነው። ላውድ ስፒከር አድርገኛል።
አላረኩም።
እጄ ላይ ተፍታታ ነው። ስለ ሲዩጂ ስነግረው እያበደ ነው።
እንዴት ነው?
እንዴት ለኛ አልሰጣችሁንም ብሎ ነው ለመደወል ብሎ ማለት ነው። ካርድ የለውም ልጁ። beep call ነው ያደረገልኝ።
የት ሆኖ ነው እሱ?
እኔ አጠገቤ ነው ቁጭ ላይ ያየኛል ማለት ነው። በጨ በትልቅ speaker ነው ያለው
ማለት
ድምፅ ቢሮ ሁሉ ይሰማል።
እንደዛ ከሆነ በቃ ድምፄን አላባክን።
ጠባክ ድንገረ ብዬ ነው። ቁጥር ደግሞ እንዴት ደስ ይላል! እባክህ 23 78 12 90 አዎ ያየሁት እኮ ነው። ስገዛ አጠገብ ነበር። ይህን እኮ ይሄ አልተዋወቃችሁም እንጂ ጎን ለጎን ነበራችሁ።
አዎ አለመታወቅ እኮ
አይዞ አይዞ አይዞ አለቀልህ እንዴ ቢል ኢንቮይስ ሆናል አለቀልህ ምኑ አኖማሊ ላክ አራት ሰዓት ሆነ
ዘጠኝ ሰዓት ነው የሚላከው።
ሪማይንደር እኮ መጥቶልኝ
በልሽ አብርሃምን ይኦሚ በልልኝ አገናኘኝ ወይ እዝራ እንደዚህ የሚደውልበት free ነው።
hello ቅዱስ
hello እ
እሺ
አሁን ያወራው ነገር በሙሉ record እንደተደረገ ታውቃለህ?
አውቃለሁ
እሺ፣ አይ፣ ከረሳው ብዬ
አውቃለሁ
ከረሳው ላስታውሰው ብዬ
እንግዲህ የብዙ ሰው ጥሪ አምስት ደቂቃ አካባቢ ይዛሃል እያማረሩብን አንተ ግን ስልኩ በጣም በጣም high high traffic ነው በስመ አብ።
ምን ለጉድ ነው የሚደወለው? ያው አናገሩ አብራ ነው።
አቤት።
ስራ ፈት loud speaker ላይ ነው ያለው
አዎ
ስማ ላውድ ስፒከር ስልህ ገብቷል
እኮ
ያነ በተረ
እዚህ ልናወራው ነው እስኪ። አታስደብር።
እሺ አይ አስደብረው ሄሎ አዝራ ወይም አብራ ወገኖች
ሄሎ፣
ሲዩጂ ምንድን ነው እያለ ነው
ምን ማለት ነው ነገሯ? ምን ሊሆን እኮ እስቲ አብራራለን አብሪቪዬሽኑ ነው? ክሎዝ ዲዘል ግሩፕ ነው።
ክሎዝድ ዩዘር ግሩፕ ደረጃ አዝራን የሚያክል ሲዩጂ ነው ያልኩት እናንተ እዛችሁ ነው ያልኩት ሲዩጂ ነው ያልኩት እና ታዲያ ምንድን ነው? ድምፆ ግን በደንብ ይሰማል ዝራ